ይስጥልን ትንሽ ዘጋ ሙዚያ መካከል በኩል ምንደርደት ሰላም ሰላም ጤና ይስጥልን።
ዛሬ ዱባይ በረራ አለ እንዴ?
ዛሬ ዱባይ አ ቲኬት ፈልጌ ነበር።
እሺ ሊሎት አንድ ደቂቃ ይጠብቁ።
አለ?
ሊ- ሊሎት አንድ ደቂቃ እሺ
ደርሶ መልስ ነው ወይስ ሜጃ ብቻ ነው የፈለጉት?
ደርሰውስ?
እሺ መመለሶት መቼ ነው? ሜጃ ዛሬ
እ?
መመለሶት መቼ ነው?
የ- ከ- ከ- ከአንድ ወር በኋላ ነው።
ከአንድ ወር በኋላ አ
ዛሬ 25 ነው። ስለዚህ በ26 ላድርግሎት August 26
እሺ እሺ